ሄሎ ሄሎ ማረ ወዬ ወዬ ከስተመሯ ድጋሜ ስልክ አንስታለች ማድረግ ትችላለህ እንዴ
ስልክ አንስታለች አ
እሺ ብዙ አላኩም ካራክ ካራክ ማለት ነው
አያራኩም ትንሽ አንድ መቶ ሜትር ነው በቃ እሺ እሺ ኦን ታይም ይስተካከልላል እሺ
እሺ አይ አልሰጥም እንዳይሉ ደግሞ እነዛኞቹ ንገራ እ
አይ አልሰጥም እንዳይሉ ምግቡ እንዲል አይ ይሰጡሃል ቢጄስ ግን ብትመልስ ኖሮ አይሰጡንም ኦርደሩን ለዛ ነው እሺ ቢጄስ የማይመለሰው ይሰጡሃል እሺ እሺ አማረ